Silêncio.
Hello. ሄሎ
አቤት ሰላም ጤና ይስጥልኝ።
ሰላም ነው እናቴ ይሰማል እግዚአብሔር ይመስገን ይሰማል።
አለን እም፣ በ- በጎ አድራጎት ነው ይሄ ያው እንትን ያልኩት ሄሎ ምን አሉኝ?
Hello አንድ ሀሳብ ነበረኝ አቤት እሸቱን በአካል ይሰማኛል። ምን አሉኝ?
እሸቱን በአካል ማግኘት የምችልበት መንገድ አለ እንዴ እናቴ
ኮሚዲያን እሸቱን ቀጥታ ማግኘት አይቻልም። busy ያው ስለሆነ ሀሳብ ጉዳዮትን ይገናኛል አስተላልፉት።
እሺ እሺ ምን እንትን ነበረኝ አንድ ሀሳብ ነበረኝ
በምን ጉዳይ ነው የፈለጉት?
እንትን ትንሽ የተወሰነ ድጋፍ እ፣ ካረግን ሰውን መጥቀም የሚችል ነገር ነበረ
እሺ እ፣ ለበጎ አድራጎት ጉዳይ ከሆነ ይቅር ምዝገባ እ?
እጃችን ላይ አንድ ሺህ አምስት መቶ የሚሆኑ በበጎ አድራጎት ጉዳይ የተመዘገቡ እነሱን ብቻ ይጠራል ነው።
አሁን አይሆንም
አዎ ያው ከዚህ በፊት ተመዝግቦ በወረቀት መሰረት ነው የምናስተናግደው። አሁን ላይ ግን ከአመት በፊት ከሁለት አመት በፊት የተመዘገቡ አንድ ሺህ አምስት መቶ የሚሆን case አለን እና አሁን ላይ መመዝገብ አንልም። እነሱን ብቻ እየሰራ ነው። ስንጨርስ ማስታወቂያ እናወጣለን። አዲስ ምዝገባ ስንጀምር ማስታወቂያ እናወጣለን። ተመዝገቡ ብለን
እም፣ እኔማ በዛውም አውራዋለሁ ብዬ ነበረ እና ምንም እሱ ማግኘት የሚቻልበት መንገድ የለማ
አዎ እሱ ማለት አይቻልም። ቀረጻ ላይ እና የተለያዩ ጉዳዮች ስለሚሆን ግን በዚህ ጉዳይ በበጎ አድራጎት ጉዳይ ከሆነ አሁን ምዝገባ
እሺ፣ አመሰግናለሁ እሺ እናቴ